ብዙ የኢትዮጵያ በቃሉ ነኝ። እባክዎት ጤና ይስጥልኝ። እግዚአብሔር ይመስገን። ምን ልርዳው?
ኦክሲጂን አስመዝግቤ ነበረና አልመጣልኝም።
እሺ፣ ደንበኛችን በዚህ ስልክ ነበር ያስመዘገቡት?
ቁጥሩን ልንገሮት።
አዎ፣ የትኬት ቁጥሩን ይንገሩኝ።
ሀያ ሰባት አርባ ስድስት
እሺ፣ መስመር ላይ ጠብቁኝ። ደጀኔ ግሮሰሪ ኖት?
አዎ አዎ እሺ፣ ደንበኛችን ጥያቄዎት ወደሚመለከተው አካል ሄደውልዎታል ከስድስት ቀን በፊት ምናልባት እስካሁን ያልመጣሉት ብዙ ደንበኞች ስለሚደውሉ ለጋዝ አቅርቦት በወረፋ ነው እየተሰጠ ያለው እና እኔ ግን አሁን ደግመው ደውለው እንደነበረ እና እስካሁን እንዳልመጣሉት እሺ መልሼ መዝግቤ አስተላልፍልዎታለሁ።
እሺ እሺ አደራ አደራ።
እሺ ደንበኛችን፣ ሌላ ምረዳዎት ነገር አለ?
ምንም ነገር የለም። ይሄ ብቻ ነው እናቴ።
እሺ፣ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ